ምዕራፍ አሰርቱ ወሰባቱ ነገር በእንተ ደማስቆ ደማስቆ እንድትጠፋ አይቶ የተናገረው ነገር ይህ ነው። ናሁ ትጠፍእ ደማስቆ እምብዙኃት አህጉር፣ እነሆ ደማስቆ ከብዙ አህጉር ተለይታ ትጠፋለች። አንድም ምስለ ብዙኃት አህጉር ሲል ነው። ከጥቃቅኑ አህጉር ጋራ ትጠፋለች። ወትወድቅ ወትትመዘበር ለዓለም ለዘላለሙ ፈጽማ ትጠፋለች። ወየዐርፉ ውስቴታ ኖሎት ተፈታ ዘላኖች ይኖሩባታል። እየዐርፉ ቢል ፈጽማ ጠፍታ